ጤና ይስጥልኝ ኢትዮ ቴሌ ብር አገልግሎት ላመጡ ለበጎ ተመኘት
እሺ እንኳን አደረሳችሁ።
እንኳን አደረሰን።
ኢንፎርሜሽን ፈልጌ ነበረ እሺ ይቻላል ናይት ለመስከረም አስራ ሁለት ማለት ነው እሺ እ ከሐዋሳ አዲስ አበባ እና ከአዲስ አበባ ባህር ዳር ዋጋት እ
እ ይቅርታ የት ነበር ያሉኝ?
ከሐዋሳ አዲስ አበባ እና ከአዲስ አበባ ባህር ዳር ትራንዚት ማለት ነው።
እም፣ ከሐዋሳ ባህር ዳር ነው ማለት ነው የእርሱ የሜል ይፈልጋል።
አዎ አዎ።
okay ሐዋሳ to እሺ።
እሺ እሺ።
ከሐዋሳ ወደ ባህር ዳር አይደል?
አዎ አዎ።
እሺ እሺ። ለሜጃ ብቻ ነው ደርሶ መልስ ነው የፈለጉት?
አይ ለ እንትን ለመሄጃ ብቻ እሺ ለመቼ ነው መሄጃው ቀኑ?
መስከረም አስራ ሁለት
እሺ በእኛ መስከረም አስራ ሁለት እ
ለስንት ሰው ነው የፈለጉት?
ለአንድ ሰው።
እሺ እያየሁት ነው። አንድ ደቂቃ ጠብቁኛል።
እሺ ችግር የለም እጠብቃለሁ።
እሺ የሚመርጡ ሰዓት አለ? ጠዋት፣ ከሰዓት ወይስ ወደ ማታ?
እ ጠዋት የሐዋሳው አ- አራት ሰዓት ቢሆን እሺ የእንትኑ ደግሞ የአዲስ አበባው ስድስት ሰዓት ላይ አለ።
እስቲ ሌሎች
እሺ።
እሺ ጠዋት አራት ሰዓት ከአምስት የሚነሳ